አብሮ ይስጥልን። ቅድም ተደውሎልኝ ነበረ አሻቃቂ አልወስድም ብለውኝ እዚህ እየወር እንዲሆን ማለት ነው ዴሊቨሪ
አዎ እሺ ልክ ኖት።
አዎ፣ ከዛ ምን ሆነ አሁን ሳየው ሲሰማ ዴሊቨር ዴቱ ሜይ አስራ ስምንት ይላል ነው አልወጣም እቃው ማ ሜይ አስራ ስምንት ነገ ነው ነገ ምትራ አይ ይላል።
አዎ አይ ቅድም እኔ ነበርኩኝ የደወልኩት Okay ነው እሺ። አዎ፣ ችግር የለውም። አዎ ይወጣል ይወጣል። ዛሬ ነው የሚመጣለው ስለምናውቅ አዎ፣ እኛም ቅዳሜና እሑድ እንደማሰሩ ዛሬ አዎ፣ ደግሞ እስከ አስር ሰዓት እንዳላችሁ ስላሳወቅኩኝ ችግር የለውም።
አዎ።
ከዛ በፊት ይመጣሉ።
በቃ አይ ቀኑን ነገሮች ሳየው ነው ይቀመጣሉ።
እዛ ላይ update ኡን ሳየው ነው አስራ ስምንት ድረስማ ምን ይላል delivery date አይ እንደዛ ነው ችግር ይላል።
የለውም። እኔ ተላልፍ ብሎት ነው።
አዎ፣ እሱን update እንድታቂ ነው።
እሺ እሺ፣ ድራይቨር ሲደርስ ያውላል።
እሺ፣ እሺ።
እሺ መልካም ቀን።